ጤና ይስጥልኝ ኃይለ ቪዛ ጅጅ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጥዎ?
አሁን ተቋርጦብኝ ነበረ እኔ እያወራሁሽ።
okay እሺ፣ ምን ነበረ ጉዳይ? ደንበኛችን ሌላ ሰው ነበረ ያነሳሉት።
ኦ እንትን አሁን ወደ ካናዳ ምናምን ለስራ ለመሄድ እድሉ እንዴት ይገኛል ምናምን ብዬ ለመጠየቅ ነበረ። እኔ አሁን እዛ ስራ ምናምን አላገኘም፣ ግን መስመርቱን እያስረዳችኝ ነበረ። በዛም ሳንቲም ያቋርጦብኝ ሳንቲም ሞልቼ ነው እንደወልኩት።
እሺ እሺ፣ የተለያዩ ስራዎችን የሚያገኙበት website ልንገሩት።
አዎ እሺ፣ ጆብ ባንክ ካናዳ።
ጆብ ባንክ ካናዳ።
አዎ ጆብ ባንክ ካናዳ። እርስዎ እየጻፉ ነው ወይስ search እያደረጉ ነው? ወይኔ ጉዴ።
okay search ላድርጎ። በዚህ
ምን አሉኝ?
search ላድርጎ።
search ማድረግ ይችላሉ፣ አሊያም ደግሞ መጻፍ ይችላሉ።
okay ችግር የለም በቃ እሺ፣ እጽፋለሁ።
እሺ job bank Canada ብለው ጽፈዋል።
አዎ
እሺ ከዛም በመቀጠል እዛ ላይ የመጀመሪያ የሚመጡለትን website search አድርገው click ሲያደርጉ አዎ።
page ኡን ሲከፍትሎት advanced የሚል ይመጣሎታል። advanced ን ይጻፏት።
አድቫንስ አድቫንስድ
ኦኬ ከዛም በመቀጠል temporary employment group ይመጣሎታል። ወደ ታች scroll ሲያደርጉ አዎ እሱ ስር ምን ይመርጣሉ? ቴምፖራሪ ፎሪን ወርከርስ።
ቴምፖራሪ
ከዛም በመቀጠል ድጋሚ ወደ ታች scroll ሲያደርጉ intended applicants የሚል ያገኛሉ።
አዎ እሱ ስር ምን ይመርጣሉ? Canadians and international applicants። ጽፈዋል ደንበኛችን።
አልጻፍኩም ግን በቃ ቆይ አሁን ጽፋለሁ። ጽፌ አስቀምጬ በኋላ እንትን አደርጋለሁ። በቃ search አደርጋለሁ በኋላ።
እሺ እሺ። ከዛም በመቀጠል view result ሲመጡሉት የተለያዩ ስራዎችን ያገኛሉ።
okay በቃ እንደዛ አድርጌ እንትን ልሞክረው።
እሺ ሞክሩና ብር ያሉት ነገር ካለ መደወል ይችላሉ።
እሺ አመሰግናለሁ።
እሺ ወደ ሄልዝ ስለደወሉ እናመሰግናለን። መልካም ቀን።
እሺ እሺ